but you have to. I cannot say Amara doesn't make me Hello?
see contracts. I have to know about contracts. Hello?
ሄሎ ወይ ዋዬ እንዴት ነሽ? እኔ ጋር እግዚአብሔር ይመስገን አለ አዲስ አበባዬ አዲስ አለን ነገር አለ።
አለን። አራት እኮ ያንን ነገር እም፣ ጠየኩኝ። ይኸውልሽ ታርጌታቸው አምስት መቶ ሺህ ነው የነበረው አይደል?
እንጃ እስኪ ምን ይላል እንደዛ?
ታርጌቱ አምስት መቶ ሺህ አቺቭ ያደረጋችሁት እኔ እነሱ እንደውም የሚገርምሽ ያወጡት ሰባት ሺህ ምናምን እ፣ ይሄ በእንትኑ የተሰራው ማለት ነው በቱርኮዱ ከዛ በኋላ እኔ ደግሞ አውጥቼ ያንን ላኩለት ለልጁ ስልሳ አምስት ሺህ ማለት ነው እሺ አድቫንስ እኮ እነሱ አስገብተው እንደዚህ እንደዚህ ነው የሰሩት ስለዚህ ይህንንም ኮንሲደር አድርገው አልኩት እም፣ ከዛ አየውና ምን አለኝ ሳባ ይሄን ቢገባ እኮ ታርጌታቸው አምስት መቶ ሺህ ነው የነበረው ምናምን ብሎ ላከልኝ የሆነ የአግሪመንታችሁን ቆይ እንደው ምንለዋለሁ አስወጣውና እ፣ እልክልሻለሁ አ፣ ቢሮ ስገባ ኢሜል ስለዚህ ኢሜል ግን ያው ትልናል ይዘዋል።
ሰባዬ ኦፊሻል አድርገሽ እንዲያዩት እነሱ እ፣ እሺ ኢሜል።
በቃ ጥሩ እንደዛ አደርግልሻለሁ አ፣ የኔ እምቢ ስለሚለኝ ወይ በአማራ ንግድ ነው።
ባንክ ምን ጋር ነው ንግድ ባንክ አንዴ እኔ ወደ አንዴ ጠብቂ እሺ ሰባዬ።
እ፣ በዚህ ጋር ልግባ አይ ባንኩ ጋር አካባቢ ነው የምሄደው ለምን እዚህም እኮ አለ እዚህ ጋር እ፣ እ፣ እ። በዚህ ጋር አያስኬድም እሺ ልዙር ልክ ምናልሽኝ የኔ ቃልዬ እንግዲህ ሰባዬ በእኔ በቃ ልላክልሽ እንደዛ ብዬ በ- በአማራ በአማራ የእኔ ኢሜል እምቢ ስላ- እምቢ ስለሚልሽ አዎ እኔ እና አንቺ ኮፒ ልክ ነን ኮፒ ግን አድርጊ። አ፣ እልክልሻለሁ ኢሜል እምቢ አለኝ ስላልሽ እሱ ይሻላል ደግሞ አዎ miss እንዳናገር።
ይቻላል ችግር የለውም ከሰዓት ነው እሺ የምገባው እሺ ሰባዬ እሺ።
አንቺ agreement የለሽም እንዴ?
አለኝ እስቲ አየዋለሁ አሁን አንቺ የምትይው ነው።
ይኸውና እሺ እሺ እኔ የምልህ ንግድ ባንክ ቤት ባናሽ ንግድ ባንክ አለ አይደል? በዚህ ጋር